ቤት ራሄል ገንባ እኮ የምንወርደው
ከቤት ፊት ወደ ሳፓ ማስተላለፍ የነበረ ወደ ባንክ እሺ አልገባልህም እና ፕሮሰሲንግ ያለ እየቆየ ነው።
እሺ አንዴ ቁጥሩን ንገረኝና ቼክ ላድርግልህ
ስልክ ቁጥሩ አዎ
ዜሮ ዘጠኝ በ- በዚህ ስልክ ነው። በዚህ በዚህ ራሱ።
በደወልክበት እሺ አዎ፣ አዎ።
ስንት ብር ነው
አንድ ሺህ አምስት መቶ
እሺ የዛሬ ነው
አዎ፣ ዛሬ ነው።
ዳዊት ሰለሞን ነው አይደለ አዎ፣ አዎ እሺ process ላይ ነው ያለው ለ support አሳውቅልሃለሁ እሺ ትንሽ ጠብቅ
እሺ፣ እሺ።
ከኛ system already ወጥቷል እሺ እሺ ዳዊት መልካም ይመለሳል አይደል?